ጤና ይስጥልኝ። ሁሉ ስፖርት ነው ምን ላኮ የምንረዳው።
hello ሁሉ ስፖርት ሌላ- ባኮ የምንረዳው።
ትናንትና እንትን በሁሉ ስፖርት ወደ wallet አስገብቼ ብሩን ደግሞ እንትኑ ላይ ያስቀምጠልኝ ቴሌግራም ላይ ልከዋል አይደል?
ሌላ ቴሌግራም ላይ
አላኩም? እሺ፣ ቴሌ- ቴሌግራማችን ላይ ላኩልን።
እሺ በዚህኛው ስልክ ቁጥር ነው ቴሌግራሙ 0978 ዜሮ ዘጠኝ ሰባ ስምንት
16 ሰባ ስድስት 30 06 ሰባ ስድስት ሰላሳ ዜሮ ስድስት
አ